hello
hello፣ ሰላም ጤና ይስጥልን።
ሰላም ነሽ?
አለን አለን። ምን ልርዳዎት?
ይህ ድርጅት ምንድን ነው?
ቴሌዊን ነው ቴሌዊን።
እኔ ብዙ ጊዜ ሞክሬያለሁ፣ ግን እም ምን ሆነቦት?
አ፣ አይገባኝም።
አልገባሎትም? አይገባ።
አዎ።
እሺ ቴሌዊን ጨዋታ ነው። ጨዋታዎቹን ሲጫወቱ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማት ያገኛሉ።
እሺ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ም።
ቁጥር ላይ ይመዘገባሉ። ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስ የእድል ጨዋታ አለ። እድሎትን ሲሞክሩ እነዚህን ሽልማቶችን ያገኛሉ።
እርግጠኛ ነው ይሄ?
አዎ ቴሌዊን ነው።
okay፣ እሺ፣ thank you።
እሺ እሺ ምንም አይደለም።